ደመቀ ባለና መልሱ በታወቀ አይኔ በጃ የለሱ ካልሰነቀ ብቅ ባለና መልሱ በታወቀ አይኔ በጃ የለሱ ካልሰነቀ ዋለ ባይኔ መነ ዋለ ባይኔ ዋለ ባይኔ መነ ዋለ ባይኔ በሀሳብ ስዳስሰው ሲያባንነኝ በውኔ ዋለ ባይኔ መነ ዋለ ባይኔ ዋለ ባይኔ መነ ዋለ ባይኔ በሀሳብ ስዳስሰው ሲያባንነኝ በውኔ አልፋለሁ በበሩ እመላለሳለሁ አልፋለሁ በበሩ እመላለሳለሁ እያልኩ አጋጣሚ አይኑን አየዋለሁ አንተ እንደምቻልከው ወዶ መለየቱን አንተ እንደምቻልከው ወዶ መለየቱን እኔ ሳልቻልኩት ምን አቆመዋተቱን ብቅ ባለና መልሱ በታወቀ አይኔ በጃ የለሱ ካልሰነገ ብቅ ባለና መልሱ በታወቀ አይኔ በጃ የለመሱ ካልሰነገ ዋለ ባይኔ መነ ዋለ ባይኔ ዋለ ባይኔ መነ ዋለ ባይኔ በሀሳብ ስዳስሰው ያባነነኝ በውኔ ዋለ ባይኔ መነ ዋለ ባይኔ ዋለ ባይኔ መነ ዋለ ባይኔ በሀሳብ ስዳስሰው ሲያባነነኝ በውኔ ላንተ ይብላኝ እንጂ ናፍቄ አልሞትኩኝ ላንተ ይብላኝ እንጂ ናፍቄ አልሞትኩኝ ሰው አልማሽ ሰባዬ ማንም አይሰርቀኝ ከኔ ወዲያ መውደድ ምንም አይበጅ ከኔ ወዲያ መውደድ ምንም አይበጅ ሳይከፋ ኖረበት ሆዴን ላውስህ ብቅ ባለና መልሱ በታወቀ አይኔ በጃ የለሱን ካልሰነቀ ብቅ ባለና መልሱ በታወቀ አይኔ በጃ የለሱን ካልሰነቀ ዋለ ባይኔ መነ ዋለ ባይኔ ዋለ ባይኔ መነ ዋለ ባይኔ በሀሳብ ስዳስሰው ሲያባንነኝ በውኔ ዋለ ባይኔ መነ ዋለ ባይኔ ዋለ ባይኔ መነ ዋለ ባይኔ በሀሳብ ስዳስሰው ሲያባንነኝ በውኔ እኔ አንተን ወድጄ ብዙ መጨነቀው እኔ አንተን ወድጄ ብዙ መጨነቀው ሳበኝ ኮራ ስለታ ታስባሰን ነው ፍቅር ሰው አይመርጥም በሁሉም ይደርሳል ፍቅር ሰው አይመርጥም በሁሉም ይደርሳል የዛሬው የኔ ጭንቅነት ባንተ ይሆናል ብቅ ባለና መልሱ በታወቀ አይኔ በጃ የለሱን ካልሰነቀ ብቅ ባለና